ሄሎ
ሄሎ ቤተሰብ ሰላም ነው አለሁ እንዴት ነህ?
አለን አለን። PIN ኡ check አድርግልኝ እስኪ አንዴ ሁለት order ነበር
ምን አልከኝ?
order ነበረኝ። PIN ኡ check አድርግልኝ
ንገረኝ። እሺ ወደ ነበሩ ስልሳ ስድስት አርባ አምስት እና
እ ስልሳ ስድስት ይርቃል ድምፅህ አይሰማኝም።
ስልሳ ስድስት አርባ አምስት እና ስልሳ ስድስት አርባ ዘጠኝ
ማነው ስምህ?
አሜል እ
ሳሙኤል መንገሻ
ማ
ሳሙኤል መንገሻ ሳሙኤል
check አደርግልሃለሁ ሳሙኤል።
ሰማቸኛ ሁለቱንም
ሰማሁህ አደርግልሃለሁኝ check እሺ